ሄሎ ሄሎ አቤት Hello፣ ጤና ይስጥልህ።
አብሮ ይስጥልህ።
ከሁዳ ባክ manufacturing ነበር የምደውልልህ። ካሳውን ነካ።
አዎ ልክ ነህ።
እሺ፣ ስልክህን ሚሊኒየም አዳራሽ ላይ አግኝተነው ነበርና በ junior accountant ነት ዛሬ ዘጠኝ ሰዓት ትችላለህ እንዴ?
ወይ የት ነው ሰፈሩ?
ለቡ መብራት ኃይል አርሴማ ፊት ለፊት።
ለቡ አዎ
እ፣ አድራሻው የት ነው ማለት ክፍለ ከተማ ወይም specific ቦታ?
ወደ ሀና ሀና ብለህ ይዘህ ሀና ጋር ትይዝና አይደለ?
አዎ።
እሺ ትመጣለህ እሺ እሺ ትመጣለህ እንጠብቅህ።
ና ና ና እሺ
እሺ እሺ